hello
አቤት ጤና ይስጥልኝ።
እንዴት ወይት ነበር
የምር deposit አድርጌ እኮ አልገባለም።
deposit አዎ ቅድም ነው አልገባም። እስካሁን
okay ስንት ብር ነበር መቶ ብር ነው
message ልካል የተላከልን እ deposit message ልካል አልተላከም።
ላክ ላክ በቴሌግራም screenshot አድርገውና ላክልን እ message ም አልመጣልኝ ነው።
deposit ነው አይደል ያልከኝ አዎ ወደ ቤት ቤት አይደል አዎ አዎ ስለዚህ ቴሌብር።
አዎ message ካልተላከልህ አልተላከልኝ።
ካልተላከልህ ለቴሌብር ደውልና message እንዲላክልህ አስደርግ መጀመሪያ እሱ message እኛ ቀን ደግሞ ሪፖርት እናደርግልሃለን እሺ
እ